ጤና ይስጥልኝ ቤተሰቤ
ቤተሰቤ አሁን የለም ምንም ቴሌግራም ኦፍላይን ነው ሆነ በስቲፒት ምናምን አካውንት አልኩም ብር
ከቤተሰቤ ወጥቶ ነው አዎ የቤተሰቤ የትናንትና ዲፖስት ነው እስካሁን አልገባም
ኤዲት አድርጊሽ በቃ እሺ የቤተሰቤ ቁጥር ንገረኝ
ዜሮ ዘጠኝ
እሺ ዜሮ ዘጠኝ አርባ
እሺ
ሰማንያ ስድስት እህ ሰማንያ ስድስት እሺ
ሰላሳ
ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰላሳ ሰላሳ
ዜሮ ዜሮ የቤስት ቤት አካል ነው።
እሺ ድጋሚ ንገረኝ። ይቅርታ ዜሮ ዘጠኝ አርባ እሺ ሰማንያ ስድስት ሰማንያ ስድስት አዎ ሰላሳ
ሰማንያ ስድስት ብሎ ሰላሳ ነው።
አዎ እሺ ሌላ ሁለት ዜሮ ሁለት ዜሮ አዎ
ስንት ብር ነበር ያልከኝ? ይቅርታ አንድ ሺ ዘጠኝ መቶ ሀምሳ ብር አንድ ሺ ዘጠኝ መቶ ሀምሳ እሺ መቼ ነበር ቀኑ?
ጭነት ነው።
እዚህኛው ላይ ግን ምንም withdrawal እያየሁ አይደለም። አንድ ሺህ ዘጠኝ መቶ ሀምሳ ብር ለየብቻ ለየብቻ ነው እንዲያረከው።
አዎ
ግን የለም አንድ ሺህ ዘጠኝ መቶ እዚህ በዚህ ስልክ ቁጥር እስኪ ስልክ ቁጥሩን check አድርግልን አለ ሌላ ስልክ እ
እሺ ሌላ ስልክ
እኮ check አድርገው ነው
አዎ አሳውቀን ስልኩን። ይሄኛው ስልክ የለም።
ግን ወደ አዋሽ ነው ወደ አዎ ግን አንድ ጊዜ ነው አይደል ያደረገው?
አዎ እኮ የለም በዚህ ምንም አንድ ሺህ ዘጠኝ መቶ ብር withdrawal ያደረገው የለም።
አይደለም አንድ ሺ ዘጠኝ መቶ ሀምሳ ብር ነው የትናንትና እስካሁን ሰዓት እኮ ነው።
ገባኝ። አዎ ይቅርታ አንድ ሺህ ዘጠኝ መቶ ሀምሳ ለማለት ነው። ግን የለም አንድ ሺህ ዘጠኝ መቶ ሀምሳውማ
እሺ እኔ reference number አለኝ።
እህ ሪፍራንስ ነምበር አለኝ። የሚስስ ሪፍራንስ አለ ብቻ ሌላ ልቀየር ነው የቤተሰቤ ቁጥር አዎ ሚስስ አለ እ
የኔ ሚስስ አለ ቢስ አለ ግፍ እስኪ ሌላ የቤተሰቤ ቁጥር ካለ ንገረኝ። በስቴ ዘጠኝ።
እናድርገው
እሺ ዘሮ
ዜሮ ዘጠኝ አስር አስር አስራ አምስት አስራ አምስት ሰማንያ ዘጠኝ እ ሰማንያ ዘጠኝ ሌላ ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ ሌላ ሰማንያ ዘጠኝ አለ
ቆይ አስር አስራ አምስት ዜሮ ዘጠኝ አስር አስራ አምስት
ሰማንያ ዘጠኝ
አስራ አምስት ሰማንያ ሰባት ሰማንያ ዘጠኝ
አይደለም ዜሮ ዘጠኝ አስር አስራ አምስት ሰማንያ ዘጠኝ ሰማንያ ዘጠኝ
ቆይ አንድ ትንሽ ጠብቀኝ እሺ። በዚህም እኮ ያለው ይኸውልህ አራት ሺህ ብር ነው አምስት መቶ ብር ነው
አራት ሺህ አዎ እና አምስት መቶ ብር ነው ያለው በዚህ አንድ ሺህ ዘጠኝ መቶ ብር የለም አንድ ሺህ ዘጠኝ መቶ ሀምሳ ብር የለም አንድ ሺህ ዘጠኝ መቶ ሀምሳ ብር የለም አዎ አራት ሺህ አለ አምስት መቶ ያረከዋለ ከዚህ ውጭ የለም እሺ፣ እኔ